hello ጤና ይስጥልኝ።
አብሮ ይስጥልን። Donkey Tube
አዎ Donkey Tube ነው። ምን ልርዳዎት?
ባለ ታሪክ ወይ ታሪኮን ለማካፈል በ Donkey Tube ለመቅረብ ምናምን የሚል ነበረና የፈለኩኝ በሱን ለሀሳብ ለማካፈል ነው።
የአንድ ሰው ህይወት ላይ ታሪክዎትን ለማካፈል ነው።
አዎ
እሺ ስሞትን ይንገሩ።
ሙዘምል
ሙዘሚል።
አዎ
እሺ ሙዘሚል ማን?
ጁቢር
ጅብሪ ጁቢር ጁቢር ጅቤር።
አዎ
እሺ ስልክ ቁጥሮትን ይንገሩኝ። ዜሮ ዘጠኝ አርባ አራት
አርባ አራት ሰላሳ አምስት
እሺ
ሰማንያ ዘጠኝ አስራ ስምንት
ሰማንያ ዘጠኝ አስራ ስምንት አርባ አራት ሰላሳ አምስት ሰማንያ ዘጠኝ አስራ ስምንት ነው።
አዎ እሺ ከየት አካባቢ ነው የደወሉልን? አረሻውት የት ነው?
ከጀሞ
እሺ ጀሞ ላይ እ እሺ ወረፋ ይጠብቁና እንደውልልዎታለን። እ ደውለው ያናግሩዎታል።
እሺ
እሺ እሺ እናመሰግናለን። መልካም ቀን ይሁንልዎት።
ለሁላችንም እሺ